አሳልፌዋለሁ እኔ ምንም ጭራሽ እንዲህ አልተባባልንም አለችኝ።
hello ማገናኙት ሰላዲን አቤት።
ሰጡ አ- አሁን ሊሰጡኝ ነው። በቃ ይሰራል፣ ችግር የለውም አለች። hello ምን- ምን አልሽ?
ሰላዲን አ- ይሰማኛል፣ ይቆራረጣል። ለዛ ነው ሁለቱንም ነው የሰጡ ሳምቡሳ አ፣ ሁለቱንም ሊሰጡኝ ነው። አይ አንደኛው ሊሰጡኝ ነው፣ እሱኛው ስላልደረሰ ነው። እሱን ሊሰጡኝ ነው። ሁለቱንም አለ አለች። አሁን
እኮ ይቆያል።
አ፣ እንጃ ብዙ የሚቆይ አይመስለኝም። በቃ አሁን ይሰጡኝ።
እስኪ ላናግራቸው ሰዓት የሚሄድ ከሆነ ማወቅ ስላለብኝ አቅርብልኝ።
እሺ አንዴ
hello
hello እናት፣ ወይም አሁን ደውዬላችሁ ነበር ከቢው እሺ አውርቻው እሺ።
ነበር።
አ፣ እሺ ተሰርቷል። ሀፋፍ ሳምቡሳ የሚል ነበር ተሰርቷል።
ሀፋፍ ሳምቡሳው እየተሰራ ነው።
ምን ያህል ይቆያል ከዚህ በኋላ? ከአምስት ደቂቃ ፋና በላይ?
ሀፋፍ ሳምቡ ምን ያክል ይቆያል? አ- ደርሷልማ አምስት ደቂቃ በቃ አሁን እየወጣ ነው። ቴካው እየተደረገ ነው።
እሺ ቶሎ ስጡት። እሺ ሰዓት እየሄደ ስለሆነ እሺ።
እሺ